የተባልከ በለጠ
ጤና ይስጥልኝ ስትልኝ
የማህፀን ሐኪም ፈልጌ ነበረ። እባክዎ የትኛው ሐኪም ብሄድ ይጠቁሙኛል ብሎ ለመጠየቅ ነበር።
አሉኝ እንደምናቸው የማህፀን ሐኪም ፈልጌ ነበረ።
OK የት አካባቢ ነው ያለሁት?
እኔ አዲስ አበባ ውስጥ ነው ያለው።
OK እዚሁ አዲስ አበባ ከሆኑ አዎ፣ እ፣ ለቦሌ መቅ- ቅርብ ነኝ።
ለቦሌ ቅርብ ነው።
አዎ፣ ስለዚህ እንደዛ ከሆነ መቅረዝ ሆስፒታልን ያውቃል?
መቅስ አዎ፣ አዎ፣ መቅረዝ እዛ ፕሮፌሰር ድላየው የሚባሉ ማን?
ፕሮፌሰር ፕሮፌሰር ድላየው የሚባሉ አሉ።
አሀ ፕሮፌሰር ድነኝ እዛ ሄደው ቢታዩ እ፣ እሳቸውም ስለሚታወቁ ሄደው ቢታዩ መልካም ነው።
እሺ፣ እኔ ጌታ በጣም ስናለሁ።
እሺ፣ እሺ። ስሙን ማን ልበል?
ምን አሉ?
ስሙ ስሙትን ስሙትን ማን ልበል?
ስሜን ነው ምን አሉ?
እ፣ ስመኘው ምን አሉ?
ስሜ ምን አሉ ነው ባለው።
ኦኬ፣ እሺ። ምን አሉ ነው የሚብሉት?
አዎ እሺ። ከየት በሬን መረጃ ያገኙት?
ይህ መረጃ ያገኘሁት እ፣ ዶክተር ነው ሶፎንያስ ቲክቶክ እሺ።
ተለዋል እና አ፣ ከሱ ነው የወሰድኩት።
መልካም መልካም መልካም። እናመሰግናለን። ልደውል እሺ ምንም አይደለም።
እሺ፣ የባምቢቱ መልካም።
ነው የነገርከኝ።
አዎ አዎ፣ ያው እንዲህ እሱ።
እሺ እሺ እሺ፣ እሺ።
አመሰግናለሁ።
መልካም ቀን